Hello ሰላም ጤና ይስጥልኝ Best Bet ሰላም ነው። ምን approve ያልሆነ ብር አለኝ እና እሺ ንገረኝ ሶስት ሺህ እም እም።
ስልክ ራሱ ነው ዜሮ ዘጠኝ አራት በዚህ በደወልክበት ነው አ እሺ አንዴ ቆይ ዛሬ ነው አ፣ ማታ
እሺ ቆይ አንዴ እሺ load እያደረገ ስለሆነ ነው አባ እም፣ load እያደረገ ስለሆነ ነው አንዴ እሺ ችግር የለውም አ፣ አንድ ሺህ አላልኩም። አዎ አንድ ሺህ አ፣ አንድ ሺህ አምስት መቶ ምን ምን
ቴሌብር ላይ ነው ወደ ቴሌብር ነው ወጪ ያደረኩት። amount ኦቹን አንድ- እየነገርኩ እኮ ነው።
ሶስት ሺ ሶስት ሺ አ፣ ሁለት አንድ ሺ ሺህ አምስት መቶ እና አንድ ሺህ አምስት መቶ እሺ አንድ ሺ አምስት መቶ ገብቶልሃል ሶስት ሺውንና ሁለት ሺውን ግን ይኸው አሁን አደርግልሃለሁ እሺ እሺ